ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውሎት።
እሺ እንዴት ነሽ?
ሰላም። order አድርገው ያልመጣ item ነበሩት?
አዎ ነበረኝ።
ምን ምን ነበር?
እ ነጭ ሽንኩርት፣ ፓስታ፣ እ ሻይ ቅጠል።
እሺ እ ሻይ ቅጠል አሁን ለጊዜው warehouse የለም። ያው መቼ እንደሚገባ እርግጠኛ ሆኜ ልነግሮት አልችልም። ይጠብቃሉ።
ከዛ ውጭ ምን ይደረጋል?
ከዛ ውጭ refund ነው የምናደርግልዎት ሰኞ።
ይቻላል። እሺ refund ይሁን።
ይቻላል። አዎ እሺ ሌላው እ ቦስ ፓስታም የለንም። ያለን ኦኬ ፓስታ ነው። በኦኬ ፓስታ ይቀየርልዎት።
ደስ ይለኛል። አዎ ቅድም ደውዬላት ነበርና ተመዝግቦ ካልሆነ ቀይረሽ ላኪልኝ፣ ችግር የለውም።
በቃ እሺ። ስለዚህ እ ሁለቱን ነገ እንልክልዎታለን። የት ነበር location ኑ?
አርባ አንድ ኢየሱስ።
አርባ አንድ ኢየሱስ።
አዎ እሺ ነገ እንልክልዎታለን። መልካም ምሽት።
ሌላ ነገር order ማድረግ እችላለሁ አንድ ላይ ከላካችሁት?
ይቻላል። አሁን ይሙሉትና ሳይመሽ okay እሺ፣ እ ነገ እንልካለን አንድ ላይ።
ደስ ይለኛል። አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን